ስራ
hello፣
ሄሎ አቤት
ትግርኛማ ትዛረሃለይ እ ትግረኛ ቆይ፣ እሺ፣ አንዴ፣ እሺ፣ እሺ
ምን ፈልጋ ነው?
ሄሎ፣
ሄሎ
ወይ
እ መጣው እቲ ናይ ተለ መጥባቅ ጭብቀት ነይረማ
መቼ
መጥባቅ ናይ ተለ ጣውዒት
ኦኬ፣ የት መስቀል ፍላወር ነው የመጣሽው?
ክ- ክጠፍእ ደልየ ነረ ከጥፍእ
ጠፋብሽ?
እ አው የቱ ጋ ነሽ አሁን? የቱ ጋ ነሽ
እ የ- አሁን? የቱ ጋ ነሽ?
እሞ ተጥፍለይ ትኽእሉ ዶ
እ እ?
ተጥፍለይ ትኽእሉ ዶ ት መጥባቅ ጣውዒት
ወይኔ አልገባኝም። እማ
ትግርኛ ዛር እንተሊ እንዶ
እ፣ አልችልበትም።
እዎ እሞ ትግርኛ ዝናገር ተልዩ